ወይ
ምን ደህና አደርክ? አዎ
ከሰዓት ከሰዓት አዎ።
እና ታዲያ የት ሆነሽ ነው?
እህ
የት ሆነሽ ነው ታዲያ?
አቤት
በቃ
እህ ምን አልከኝ?
ብቸኛ እኮ ነሽ እኮ
እንዴት? ሄላ ሄላ አሉ አይሰማም።
አሁን ይሰማል። በመሀል ጠፍተህ ነበረ።
ለረጅም ሰዓት ቤት በማሳለፍ እኮ ብቸኛዋ ነሽ።
እና ታዲያ
እና
ምን ላድርግ ከመተኛት ውጪ ሲርበኝ ነው እኮ የምነሳው ለመብላት ሲሆን
ሄሎ
ወይዬ ቁርስ በላሽ?
አዎ በልቼ ቡና እያፈላሁ ነው ትላለህ። ቡናዬን ልጠጣ
ለምን እኔማ ለዛ ነገር ስለሆንኩኝ እህ
አይ ለዛ ነገር ስለሆንኩኝ ዛሬ
እስከ ምን ብትይ ሄሎ ሄሎ ወይማ በቴሌግራም ደውልሽ ይሄ ድሮስ እኔም ብሎ በ extension ደወል።
እሺ እሺ